በበኩሌ እወድሽ ነበረ አደራ ያልኩሽ ቃል ምነው ተሰበረ እኔ በበኩሌ አው እወድሽ ነበረ አደራ ያልኩሽ ቃል ምነው ተሰበረ እከከከከ ያልሆንኩት የለኝም እኔ ላንቺ ስል የተሰማሽኝ የልቤ ቁስል ካንቺ ተለይቼ መኖር ስለማልወድ ጥፋትሽን በሙሉ እፍቃለሁ በግድ ቃልሽ አይለወጥ እባክሽን ፍቅሬ ለኔ ብለሽ አደራሽን እኔ በበኩሌ አው እወድሽ ነበረ አደራ ያልኩሽ ቃል ምነው ተሰበረ እከከከከ ይሉኝታ እና ፍቅር ለየብቻ ናቸው ያሉትን ይበሉ ሌሎቹን ተያቸው ተያታ አስፈርጀኝ እባክሽ ቅሬ ነፋስን ያስባል ነጥላ ፍቅር ቃልሽ አይለወጥ እባክሽን ፍቅሬ ለኔ ብለሽ አደራሽን እኔ በበኩሌ ወድሽ ነበረ አደራ ያልኩሽ ቃል አው ምነው ተሰበረ እከከከከ ዛሬም አልጠላሁሽ እኔ ወድሻለሁ ልብ ስለራቀኝ ያንቺ ምን አውቃለሁ እወድሽ ነበረ ብዬሽ እንዳልቅር በእንደ በፊቱ እንፈቃቀር ቃልሽ አይለወጥ እባክሽን ፍቅሬ ለኔ ብለሽ አደራሽን ቃልሽ አይለወጥ እባክሽን ፍቅሬ ለኔ ብለሽ አደራሽን እኔ በበኩሌ አው እወድሽ ነበረ አደራ ያልኩሽ ቃል አው ምነው ተሰበረ እኔ በበኩሌ አው እወድሽ ነበረ አደራ ያልኩሽ ቃል ምነው ተሰበረ